ጤና ይስጥልኝ ስፖርት ነው ባክህ የምንወደው።
ሰላም ናችሁ?
እግዚአብሔር ይመስገን።
አንደኛ ትናንትና አስይዤ
እሺ
ወይ win አይልም ወይ lost አይልም።
የተስተካከለ ነው ይታረምልዎታል።
እሺ ሁለተኛው ነገር ደግሞ እም።
ገንዘብ deposit ለማድረግ ፈልጌ እስከዛሬ በቴሌ ብር ነበር እንትን የምለው ቴሌ ብር የሚለው አማራጭ አይመጣም።
አዎ ትንሽ technical ችግር አጋጥሞን ነው ይስተካከላል።
እሺ እንደዛ ከሆነ እሺ እሺ እሺ።
እሺ